ጤና ይስጥልኝ። መሀሪ ሴባ ኮሚኒቲዎች
ሄሎ ይሰማል?
ይሰማለሁ።
በእናቴ እንትኑ ሲዲ ብር ዲፖዚት አድርጌ አ- ከዛ ብሩ አልገባም።
በደውለ ግበው ነበር።
አ- ይሄኛ ቁጥር ነው።
አሁን የደወሉበት አዎ
እሺ፣ ስሞትን ይንገሩኝ።
ከድር አብዱልፈታህ ነው።
ማን አሉኝ?
ከድር አብዱልፈታህ።
Hello
አዎ ይሰማል?
መስመር ላይ ያሉ ደንበኛችን። እሺ፣ ስምዎትን ማን አሉኝ?
ከድር አብዱልፈታህ ነው።
ሰብ- ሰብር አብዱል ፈታህ።
አዎ እሺ፣ ደንበኛችን እያየሁሎት ነው። ትንሽ መስመር ላይ ይጠብቁኝ።
አርባ ዘጠኝ ብር ነው በእናቴ ቸገሩ።
እሺ፣ አሁን በዚህ
አዎ እሺ፣ እያየሁሎት ነው።
नंबर का मैं Mit ba de wan ki ka ye ba ko ki ki hor ke ne so pete ba. Eh no. Gore. Ja. Det sa du kan det. Ha kan han gå den. Ja. Ja, er det. Ja.
ሄሎ መስመር ላይ ያሉ ደንበኛችን።
አዎ እሺ፣ ስላስጠበቅነው ይቅርታ። በዚህ ቁጥር ነበር ያሉኝ ያስመዘገቡት?
አዎ እሺ፣ ወዴት ነበረ? ከሲቢ ከሁለት አዎ ከሲቢቢ ብር ወደ አሪፍ እ፣ ማላ
ምን አሉኝ? አሪፍ አዎ አሪፍ ነው።
ሄሎ።
አዎ ይሰማል?
እሺ፣ አሁን ይሰማል። ከሲቢ ብር አዎ ወደ አሪፍ ማላ በአሪፍ ቤ- አዎ ማላ ቤት ስፖርት አሪፍ ውስጥ እሺ፣ ወደ መል- ሜላ ቤት ምን ያህል ብር ነበረ? ስንት ብር?
አር- አርባ ዘጠኝ ብር ነው።
መቼ ነበር ቀኑ?
አይን አሁን አምስት ቀን በፊት እ፣ ስድስት ቀን በፊት እሺ፣ screenshot ልከውልን ነበር እኛ አሪፍ ፔይ ላይ።
አሁን እያላኩ ነው። የት ልላክል በአሪፍ?
እሺ፣ ስልክ ቁጥር አሁን ሰተኖት ይልኩልናል።
እሺ ስልኩ ስጠኝ። አሁን ሌላ ክላል አሁን አስተካክዬ አወጣ። አሁን አንድ ሳምንት ነው እስከኝ የምንጠብቀው ብሮ እሺ፣ ደንበኛችን screenshot ኡን ይላኩልን፣ እኛ እኛ ቶሎ ለባለሙያዎቹ እናስተላልፋለን። ስምዎትን ይንገሩኝ።
ከድር አብዱልፈታህ ነው።
ሳበር አብዱልፈታህ። እሺ፣ ስልክ ቁጥርዎትን የ- የያዙ የቴሌግራማችን የኛን ቴሌብር ቴሌግራም አዎ የሚልኩልንን screenshot ኡን ማለት ነው።
እሺ ስጠኝ ቁጥሩ እሺ ዜሮ ዘጠኝ ዘጠና ሁለት
ዜሮ ዘጠኝ ዘጠና ሁለት አስራ ሶስት
አስራ ሶስት ዜሮ አንድ
ዜሮ አንድ ሀምሳ አምስት
ሀምሳ አምስት
አይ፣ እሺ በዚህ ቁጥር ይላኩልን። ሲልኩ ስምና ስልክ ቁጥሮትንም ያስቀምጡልን።
እሺ እሺ ደንበኛችን፣ ሌላ ምረዳውት ነገር አለን?
አይ
እሺ ስለ ደወሉ እናመሰግናለን። ቀጥሎ ከሚሰሙት በኋላ ለአገልግሎት ያለዎትን አስተያየት ያስቀምጡልን። መልካም ምሽት።